Don't you? ሄሎ ሄሎ፣ አቤት።
ሰላም ጤና ይስጥልኝ አብሮ ይስጥልን አለን። እሸቱን ለማግኘት ባለፈው ተመዝግቤ ነበረ። ለመደወል ይቆያል እንዴ?
እ፣ በምን ጉዳይ ነበር?
በራሴ ጉዳይ ነው።
እ፣ እኮ ማለት በምን ጉዳይ ነው የተመዘገቡት? እሸቱን ለምን ጉዳይ ነው የፈለጉት?
ማለት እኔ የራሴን ታሪክ እንትን ለማለ- ለማካፈል ነው።
ታሪኮትን ለማካፈል ነው የተመዘገቡት?
አዎ፣
እሺ፣ መቼ ነው የተመዘገቡት?
የዛሬ አራት ቀን ምናምን።
እሺ፣ የዛሬ አራት ቀን ከሆነ ወረፋ ሲደርሶት እንደውልሎታለን። መጀመሪያ ከጨረታ በፊት interview ስላለ አዎ፣ ታሪኩ ይሆናል አይሆንም የሚለውን አዘጋጆቹ interview ያደርጋሉ እና እንደውልሎታለን።
okay።
እሺ፣ እናመሰግናለን። መልካም ጊዜ።